ጤና ይስጥልኝ።
ሰላም እንዴት ነሽ?
ሰላም።
አሁን ደውዬልሽ ነበረ።
እሺ
አንድ patient ከአቤት right MRI ልልክ ብዬ ብሩን ነግራኝ decide ያርጉና ብዬ ነበረ።
እም፣ ተስማምተዋል።
እሺ እሺ።
ስለዚህ ምንድነው የሚደረገው? ትመጣላችሁ ነው አምቡላንስ ነው
እ?
አምቡላንስ ትፈልጋላችሁ?
አዎ ከእነ አምቡላንሱ አይደለም የነገረችኝ ዋጋ አይደለም ለብቻው ነው። እ፣ አምቡላንሱማ በነፃ ነው እኛ ጋር የምትነሱ ከሆነ ግን ያ አዎ።
የእንትኑ ብቻ ነው የ MRI ብቻ ነው።
ስለዚህ አዎ፣ አምቡላንስ ስለሚያስፈልግ አምቡላንስ ስልኩ ምን አላችሁ?
አዎ የ- የት ሆስፒታል ነው? ከየት ነው?
አቤት ሆስፒታል እሺ በዚህ ስልክ መልሰን እንደውላችሁ።
ደውዪልኝ መልሰሻ እሺ